ጤና ይስጥልኝ በሽት ቤት ቤቴ ነኝ የምንረዳው?
confirm ብሎ ቀረብኝማ እሺ በዚህ ስልክ ነው?
አዎ ስንት ብር ነው?
አንዱ አምስት ሺ ሁለት ሺ አንድ ሺ አምስት መቶ
እሺ ትክክል አድርገው አንዴ ጠብቀኝ ወደ ቴሌብር account አርባ አንድ ሰላሳ ሁለት ሀያ አምስት ሰማንያ አምስት ና
confirm እያረኩልህ ነው። እሺ አንዴ ጠብቀኝ።
ና
ሶስት ነው መሰለኝ አይደል ያወጣኸው? አንድ ሺ አምስት መቶ እና ሁለት ሺ
አምስት ሺ አለ አምስት መቶም አለ አዎ አምስት መቶውን confirm አድርጌልሃለሁ።
አምስት ሺ ሁለት ሺ አንድ ሺ አምስት መቶ አዎ አምስት አምስት ሺም አለ። ሁሉም confirm አድርጌልሃለሁ። ስለደወሉ እናመሰግናለን። መልካም ምሽት።
እ